ሄሎ ሄሎ፣ አቤት አቤት፣ ወይ ወይ አትክፈል እኮ አትክፈላ። እነሱ ደግሞ አጥቢያ ነው። እኔ የሌላ ውርደር ይቻሉ እናንተ ሰዓት የላሽብኝ ነው። በእናትህ እኔ ሀና ምን?
ትናንትም እንደዚህ አስከፈላችሁ። እኔ ለ- በእናንተ የተነሳ ነው ስንት ብር ነው የምከስረው?
እኮ ነው ፈልጌ ወይ ሌሎች ወር ወጡልኝ። በቃ ሊያስኩት ነው አውጡልኝ። በቃ ይሄን ቁጭ ይጠብቃል። ጦንታ የሚወጣብኝ ነው። ሌላ ወር ልጃለሁ፣ ሶስት ወር ልጃለሁ። ወይ ደግሞ የኛውን አውጡልኝ። በቃ እኔ እንዴት አይነት ነገር ነው?
እሺ፣ እደውልልሃለሁ አሁን መልሼ እሺ